ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ፊልሚንግስቶን ሆምስ ደውሎ ነበር አሁን።
አዎ ደውዬ ነበር።
እሺ፣
ሰላም ነው?
ሰላም አለ። እንዴት ነው?
አክሲዮን ፌስቡክ ላይ አይቼ እሺ፣
የአንድ ወር አክሲዮን ምናምን ነገር የሚል ነገር አለ። የእናንተ እንትን ነው ወይስ?
አዎ የኛ ነው ፌስቡክ ላይ አይደለም?
እሺ እስኪ detail አድርግልኝ።
አዎ አንድ አክሲዮን ዋጋ 750 ነው።
እሺ ዝቅተኛ መግዛት የምትችሉት መቶ አክሲዮን ነው 75 ሺህ ማለት ነው።
ዝቅተኛው 75 ሺህ
ሰባ አምስት ሺህ ብር መቶ አክሲዮን ማለት ነው። አዎ
ሰባት መቶ ሀምሳው ማለት የምንድን ነው?
አንዷን አክሲዮን ማለት አንዷ አክሲዮን የምትሸጥበት ናት፣ ግን አንዷ አትሸጥም።
okay ነው።
እም።
በቃ አመሰግናለሁ።
የት አካባቢ ነው ያሉት? ወደ ቢሮ አይመጡም?
እኔ ወደ ክፍለ ሀገር ከተማ ነው ያለሁት፣ ወደ ውሳና እም። እዛ ከሆንኩ በባንክ መግዛት ይችላሉ።
አዎ እሺ እሺ እም።